ጤና ይስጥልኝ። Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ። እንትን ሰማንያ አንድ ሰማንያ አንድ የማን ነው? የሆነ text ገብቶልኝ መለየት አልቻልኩም።
ሰማንያ አንድ ሰማንያ አንድ Short number ኣ እሱ ዝም ብሎ ነው። የግል ድርጅቶች ናቸው።
እ እ የግል ድርጅቶች ናቸው። ሰማንያ አንድ ሰማንያ አንድ
የግል ድርጅት ማለት እንደ Ministry of እ
የስራ የስራና ማህበራዊ ጉዳይ የሆነ ነገር አመልክቼ ነበርና እነሱ ከሆኑ ብዬ ነው።
ማህበራዊ እንደሱ አይደለም ቁጥራቸው። ቆይ እስኪ አንዴ እ ጠብቁ።
እ እሺ እባክሽ።
ማህበራዊ ዲሎች ሊል ጠብቁ። የሴቶችን ነው
እ?
የሴቶቹ ማህበራዊ ጉዳይ ነው አይደለም የስራ ስራና
አሳደኝ አ የስራና አሰሪ ሳይሆን የስራ ክህሎት ሚኒስቴር
እኮ ምናቸውን የፈለጉት
አይ ቁጥሩ- text ኡ ቁጥራቸው- የእነሱ ከሆነ ሊሄድ ብዬ ነው። ሰማንያ አንድ ሰማንያ አንድ የሆነ text ገባልኝ ስማቸው ስለሌለ እዛ ላይ የእነሱ መሆኑ ከእናንተ ለማረጋገጥ ነው።
እነሱ አይደለም እነሱ አጭር ቁጥር የለችም ስራና ክህሎት ሚኒስቴር የላቸውም። የማን የሆነሽ check ታደርግልኛል?
እኮ ቁጥር ልስጦትና ወይ ደግሞ ደውለው ይጠይቋቸው እነሱ
የእነሱን ቁጥር የእነሱን ቁጥር ልስጦ